ጤና ይስጥልኝ።
ጤና ይስጥልኝ ኤልሳቤት travel agency ነው።
ነኝ።
ከአሪፍ ፔ ነበር የምንደውልልዎት ደንበኛችን።
አሪፍ ፔ እንዴት ናችሁ?
እግዚአብሔር ይመስገን ሰላም ነን።
አለሁልሽ ይመስገን።
እሺ ደንበኛችን POS machine ላይ transaction እያየን ስላልሆነ POS machine ኡን ልንወስደው እንደሆነ ልነግሮት ነበር የደወልነው።
ጥሩ ውሰዱት።
እሺ ደንበኛችን ዛሬ ይመችዎታል? ዛሬ ወይ ነገ?
ክፍት ነው ቢሮ።
እሺ ደንበኛችን ባልኖርም ቻርጀሩን እና ኬብል አዘጋጅተው አንድ ላይ ይጠብቁን።
እሺ ዛሬ ወይ ነገ እንመጣለን።
እሺ እሺ እናመሰግናለን። መልካም ቀን ይኑርዎት።
አመሰግናለሁ።